ሌላ order number አለኝ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስር በይ order number ና እንዴ ንገረኝ።
ዜሮ ዘጠኝ ስልሳ ሁለት እሺ ምንድን ነው?
አዎ፣ ተቃራኒ ሆኖብኛል።
እሺ ተቃራኒ የሆነብህን ንገረኝ። ቤት
ዜሮ ዘጠኝ ሀምሳ አንድ ዜሮ ዘጠኝ ሀምሳ አንድ ሀምሳ አንድ እሺ አንዴ ጠብቀኝ። refresh አድርጊ እስቲ። አሁን እየጠራልሽ ነው።
እ?
አይ አንተን አይደለም። እሺ እ ወደ ጎሮ ሚካኤል ነው የምትሰራው አይደለ? ያኛው ነው የሚወጣለን።
አዎ። ስለዚህ ስለዚህ ይሄን ደግሞ delivery charge አስተካክልኝ።
እሺ ቆይ አንዴ ጠብቀኝ፣ አንዴ ላናግራቸው ዲስታቸው
ወደ ጎሮ ሚካኤል የሚሄደውን delivery አስተካክልኝ።
እሺ አይዋለሁ፣ አንዴ ጠብቀኝ። አቶ ጥቼዋለሁ። እሺ አስናቀ
ዴሊቨሪ ቻርጅ የሚያስተካክል አይዋለሁ። ጠዋት ጊዜ የለም፣ ኧረ የለም